ሄሎ የሆነ ነገር መጀመር hello ጤና ይስጥልኝ Best Bet አብሮ ይስጥልን ጳውሎስ ነኝ ከወሎ እሺ ጳውሎስ እሺ አሁንም ድጋሚ ስለሰጣችሁ ነው እሺ እንትን ሀምራዊ አስራ አምስት እሺ cashier one ናቸው ሀምራ አስራ ዘጠኝ ሀምራዊ ሀምራዊ ስንት ይቅርታ አንዴ አስራ አምስት ሀምራዊ አስራ አምስት እ፣ cashier one ነው ሁሉም cashier one ናቸው ሀምራ አስራ ዘጠኝ cashier one ሀምራዊ አስራ አምስት አስራ ዘጠኝ cashier one እሺ አዎ ሀያ ሀያ ሀያ አንድ ሀያ አንድ ሀያ ሁለት ሀያ ሁለት ሰላሳ ሶስት ሰላሳ ሶስት ሰላሳ አምስት ሰላሳ አምስት እ፣ ሰላሳ አራት ሰላሳ አራት እ፣ ሀምሳ አምስት እና ሀምሳ ሰባት ሀምሳ ስምንት ሀምሳ ሰባት ሀምሳ ሀምሳ አምስት ሀምሳ ሰባት ሀምሳ ስምንት አዎ ሰላሳ ሁለት ደግሞ እረስቸው
እሺ ምን ማድረግ ነው?
cashier one እነዚህ unlock ነው lock ብሎኛል unlock አርጉኝ እሺ እሺ አዎ፣ በቃ ሌሎች block የተደረጉ ካሉ ክፈቱልኝ እሺ እሺ አባቴ እሺ እሺ አመሰግናለሁ እሺ